ሄሎ
ጤና ይስጥልኝ።
አብሮች ነው።
ትኬት ፈልጌ ነበር። ዛሬ ነው አ ፕሮግራም አዎ አዎ
አለ ትኬት አለ። የት አካባቢ ነው ያሉት?
እኔ ስድስት ኪሎ እሺ ካሳንቺስ በሚገኘው ኢንተርኮንቲኔንታል ሆቴል እየሸጠን ነው በአሁኑ ሰዓት ትኬት። ፕሮግራሙ አ- አስር ሰዓት ተኩል አስራ አንድ ሰዓት ነው። አስር ሰዓት ተኩል በር ይከፈታል። ዘጠኝ ሰዓት ላይ ትኬት መሸጥ እናቆማለን። ስለዚህ ቀደም ብለው መጥተው መቁረጥ ይችላሉ።
ኦንላይን የለም።
እ፣ ያው መምጣቱ አይቀርም ዞ- ብዬ ነው እኮ
ነው እንዴ? አኮ አሁን ላይ እ፣ እጅ ኦንላይን በእጅ እየቆረጥን ስለሆነ ነው።
ኦንላይን እሺ መግዛት አይቻልም ኦንላይን ማለት ቢሮ ኦንላይን መቁረጥ ከፈለጉ ደግሞ ዩቲዩ- እ፣ ቪዲዮዎች ቪዲዮዎችን ላይ ዩቲዩብ ላይ ያለው ቪዲዮ ውስጥ በመግባት link ኡን ተጭነው እዛ ላይ መመዝገብ ይችላሉ።
okay በቃ ወይ እንደዛ አዎ፣ አደርጋለሁ፣ ካልሆነ እመጣለሁ።
ለመመዝገብ link ኡን መጠቀም ነው። ከዛ በኋላ የ stand-up comedy የሚለውን መርጠው እዛ ላይ እንትን ማለት ይችላሉ። ያለበዚያ ደግሞ እዚህ መጥተው ትኬት መቁረጥ ይችላሉ።
ስንት ነው ቲኬት?
normal አራት መቶ ብር VIP አንድ ሺህ ብር።
VIP አንድ ሺህ ብር።
አዎ
እሺ በቃ እሺ፣ ቴንክ ዩ እሺ፣ እናመሰግናለን።